ሄሎ
ቤት ጤና ይስጥልኝ ቤተሰብ ቤት ነው ነበር
system ኡ አልተለቀቀም።
የትኛው የትኛው የትኛው
ገንዘብ ተይዞብን ነው።
ገንዘብ ስንት ብር
እ?
ስንት ብር ነበር
አም- አምስት መቶ ዘጠና ነው
እሺ በዚሁ ስልክ ነበር ቤተሰብ ቤቱ አይደለም።
እሺ ንገረኝና check ላድርግልህ
እሺ ዜሮ ዘጠኝ እሺ
ሰባ ሁለት እሺ
እንዴት አድርገው ሰ- አ- አ- ሰ- ሰማንያ ስድስት ሰማንያ ስድስት
አ- ዘጠና ዘጠና
አስር
ከዚህ በፊት እ፣ ደውለህ ነበረ OK አንዴ ትንሽ ትጠብቀኛለህ
በመስመር ላይ Check- che- አዎ መስመር ላይ ጠብቅ check ላድርግልህና
እሺ። እማዬ
ሄሎ ሄሎ እ፣ ልደውልልህ ራሴ che check አድርጌ connection አሁን ትንሽ እያቆየኝ ነው።
እ፣ OK እሺ እንዳትረሳኝ።
እሺ እደውላለሁ አይቼ እደውላለሁ እ፣ ቆይ ቆይ ቆይ አንዴ አንዴ አንዴ
አ፣ አንዴ ጠብቀኝ መጥቶ ነው
ሄሎ ሄሎ እ፣ ወደ ሬስት ቤቱ ተመልሷል እሺ
እሺ እሺ ገብተህ ቼክ አድርገው አሁን